ጤና ይስጥልኝ ቻፓ
ትናንትና deposit አድርጌ በእንትን ማለት ነው ከቴሌ ብር ላይ
እሺ
ከዛ እንትን አልገባም ማለት virtual ላይ ነበር እና ከቴሌ ብር በቻፓ ያስተላለፍኩት እሺ
እና እዛ ግን አልገባም እኔ ጋር transaction message አሉት እ እ transaction message አሉት
እ ቻፓ ምን እ ሲያስገቡ depositor ላይ ያደረጉት አዎ ከ- በ- በቴሌ ከቴሌ ብር በቻፓ ወደ virtual ማለት ነው
እ ከቴሌ ብር በቻፓ ነው ያስተላለፍኩት
እኮ አዎ፣ transaction message ይገባሉታል message አሉት ገብቶለታል አልገባም message ግዴታ ስለሚያስፈልግ ከቴሌ ብር ደውሎ ይጠይቋቸው እሺ ቴሌ ብር ላይማ ብር ቀንሷል ከቴሌ ብር እኮ አዎ message ያስፈልጋል message ኡን ተቀበሏቸው message ስላላኩ እሱኑ ለእኛ proof አችን
okay እሺ።
እሺ እናመሰግናለን